ወሎ የተጓዥ ፍቅር ነው ሰሌዳው ፍተሻም የለብህ ሹፌር ቶሎ ንዳው ፍተሻም የለብህ ሹፌር ቶሎ ንዳው ፍተሻም የለብህ ሹፌር ቶሎ ነዳ ወሎ የተጓዥ ፍቅር ነው ሰሌዳው ፍተሻም የለብህ ሹፌር ቶሎ ንዳው ፍተሻም የለብህ ሹፌር ቶሎ ንዳው ፈተሻም የለብን ሹፌር ቶሎ ነዳ አለን አለን አለን በፍቅር ስጠራ ነይ ስባል ነይ ቶሎ ነይ ቶሎ ነይ ቶሎ ዋሳና መከራ ያለ ጉዳይ ያለ ጉዳይ ያለ ጉዳይ አላለኝ ነይ ቶሎ የሚያወጋኝ ቢኖረው ነው ከሆዱ ከልቦ ነው ከፍሎ ጓዝም የለኝ ጓዝ የሱ ነው እሄዳለሁ ናይ ስላለኝ ቶሎ አለው ጉዳይ የሚያወጋኝ ከሆዱ ከልቦ ነው ከፍሎ የወሎ የስፍቀር ለሂደራ ይባል በተገኘው ፍጥረት እንዲህ ያስጋልባል ለመልሱ ብቸኩል ታዲያ ምን አለበት አይነን አይነን አይነን አይነን አይነን እናትና አባቱ ይሉታል ሺ ገዳይ እኔ ነኝ ተረኛ የእሱ ባለ ጉዳይ አይነን አይነን አይነን አይነን ነቃባን ሹፌሩ ተነስ በማለዳው ነቃባን ሹፌሩ ተነስ በማለዳው ከጎዳናው ግባ መኪናው ንዶ አሃይ ንዳ አሃይ ንዳው ንዳው ንዳው ንዳው አሃይ ንዳው አሃይ ንዳው ንዳው ንዳው ንዳው ወሎ የተጓዥ ፍቅር ነው ሰሌዳው ተሻም የለብህ ቶሎ ቶሎ ንዳ ራዶ ራንጫ ገሚሴ ቡሉ ግቢ ሜዳማ ፊታ ከችን በረዳ ወሎ አንበዱ ሲመሌ ሂሪ ባንቀቡ ኢዳንሴ ያዳጉሌ ገላ ኮመጋን ሆማን ቀኑ ወልመሌ ገላ ኮመጋን ሆማን ቀኑ ወልመሌ ኮመጋን ኮመጋን ኮመጋን ኮመጋን ሄዳለው ናይ ስላለኝ ቶሎ አለው ጉዳይ የሚያወጋኝ ከሆዱ ከልቦናው ከፍሎ ከፍሎ እኔን ያለ ወዳጅ ይጠብቀኛል ሰው አይነና ዓለም ዘለም አትፈልግ ባልሹ ፍቅር ውሰደኝ እኔም ላ Banka bu e bansiya